በምስሉ ላይ በቪዛቤት ላይ እባክዎን የሚያደርጉት መረጃ ልት ነው
እንትን ፓስፖርት ለማውጣት ፈልጌ ነበር።
እሺ መረጃው አዎ።
ሞልቷል ፎርሙ
ምን
ኦንላይን ላይ መሙላት ይችላሉ ፓስፖርት ለማውጣት
አዎ፣ ፓስፖርት ለራሴ ማለት ነው።
ሊንኩን እንድነግሮት ነው ማውጣት የሚችሉት
አዎ፣ እንዴት ነው ማውጣት የምችለው?
እሺ website አላቸው ኦንላይን ላይ ነው ማውጣት የሚችሉት አዎ፣ ጉግል ላይ ገቡና አሁን በምነግሮት website ገብተው ለአሻራ ቀጠሮ ያስይዛሉ በቀጠሮ ቀን አዎ።
ተገኝተው ነው ፓስፖርቶትን ማስጨረስ የሚችሉት